ሄሎ ሄሎ ይሰማል? አቶ አጋሽ ይሰማል።
አዎ፣ ከ ሄሎ ጫጫታ ነገር አለ ግን
ምን አለ? ንፋስ ነው ንፋስ ነው። ገጠር ስለሆነ እሺ፣ አዎ መቶ እሺ፣ መቶ ስልሳ ስድስት ጫጫታ አለ ከአካባቢ እያሉ ካለ ከመቶ ስልሳ ስድስት እንዳለኝ ተረጋግጦልኛል ብለ ለአካባቢ ላለ ተወካያችን ጠይቀው እሱን ከሚቀጥለው ትእዛዝ አንተ ቀጥለው አንተ ትእዛዝ ስታስቀምጥ ስታዝ ስታዝ ከሱ ጋር አንድ ላይ ይመጣልሃል ማለት ነው። መቶ ስልሳ ስድስት አድርጎ ነው ያለ ካሁን ቀሪ ቱ ተረጋግጦልሃል እና እዛ አካባቢ ላለ ተወካያችን አሳውቀው።
እሺ እሺ